ጤና ይስጥልኝ።
አቤት።
ከቢጃ ኢትዮጵያ ነው የምደውለው።
እሽማ አሁን ደውለው ነበር ለጥገና አገልግሎት አስመዝግበው እሺ እናት።
እና በነገሩኝ ቲን ነበር የውሃ ባርና ሬስቶራንት የሚል ቤት ነው ያገኘሁት ደንበኛችን። ምናልባት ስሙ ተቀይሮ ከሆነ ለማረጋገጥ ነው።
አዎ ልክ ነው። ተቀይሮ ነው። በፊት በነበረው ሆኖ ነው።
እሺ።
የበፊቱ እንደዛ ነበር። አሁን ቤት ቀይረን ነውማ።
እሺ ቦታው እ፣ መገናኛ ማን ነው ላምበረት ነው አይደል ያለኝ?
ላምበረት አ- ፋሲካ ሆቴል ጀርባ።
እሺ ደንበኛችን አመሰግናለሁ።
እሺ እሺ እናት። እሺ